የፐ ዘርና ነባር ካእብ ዘርና ነባር ሁስጡ አሸክት አመድ ማዶ አመድ ማዶ ሁስጡ ህሶጡ ስምዛ ሄጡ ህማም ሄጴላጡ ደጅ ሰላም ህስጡ እንዶድ አዞ ህሶጡ ስምዛ አጶሊጡ ቤተ መቅደስ ኤልጳጡ ደዌ ኮፑ ሽቱ ራብ ዘርና ነባር ሂጳጳ ታላቅ አሞራ የማይበር ሄልጳጳ በሽታ ሄጳ አሞራ ሄጶጳ ሽመላ ምጉንጳ የፍላጻ መንደፊያ ምጎንጳ ሽፋፍ ምጉጳ ጎረጎሬ ቀለዮጳ አግሪጳ የሰው ስም ኤጶጳ አሞራ ወፍ ወግሪጳ ሽመላ ጊጳ አሞራ ጊጳ አገዳ ጊጳ ሰንበር ግሪጳ ገዴ ሐምስ ዘርና ነባር ቀጳጴ እስስት አንጳምጴ ቁስል ኢዮጴ የአገር ስም እንጳጴ ቁስለ ስጋ ሳድስ ዘርና ነባር አክረጵ ንጹህ ግራጵ አሞራ ሳብ ዘርና ነባር ሄጶ ዲያቆን ነደፈው መልጳጶ ዲባ